የጌጌ ልኩ መሆኑን ተጀመረ
ሄሎ ሄሎ አቤት። ሰላም ጤና ይስጥልኝ።
እንደምን አለሽ?
እግዚአብሔር ይመስገን።
አለን ክብሩ ይስፋ። ዩቲዩብ ለመማር information ልትነግሪኝ ነበረ።
ዩቲዩብ አሁን ላይ መመዝገብ አቁመናል።
ምን ነው አለ
ብዙ class ሄዷል እና በኦንላይን እየተቀበልን ነበረ። አሁን ላይ class already ሊጨርሱ ነው።
ስለዚህ ያው መቼ ብዙ ነው class የሚጀምረው?
ስላለፈ መቼ ለዛ ነው ነው።
የሚጀምረው?
አሁን አራተኛ ዙር የመጨረሻ ዙር ነው። ምናልባት ዘግይተው ይሆናል ማስታወቂያውን የሰሙት እንጂ የመጨረሻ ዙር ነው። ያው ካለ ወደፊት እናሳውቃለን፣ ማስታወቂያ okay።
እናውጣለን።
እንጂ አልቋል ዙሩ።
አዎ እ፣ ማለት class ጀምረዋል፣ ግን ብዙ class ስለሄዱ አዎ።
አሁን እየተቀበልን አይደለም።
በቃ እሺ። እና ግን inform የምታደርጊኝ እንዴት ነው? ለመማር ምን ምን ነው የሚያስፈልገው? ምናልባት እ፣ ምናልባት በኦንላይን እና በአካል ነው ያለው።
እሺ፣ ያው መማር ከፈለጉ ክፍያውን ከፍለው መጀመር ነው ስንት የሚችሉት።
ሺህ ብር ነው?
እ፣ እስካሁን የነበረው የሶስት ወሩ ሙሉ ክፍያው አስራ አምስት ሺህ ብር ነው።
አስራ አምስት ሺህ አዎ የሶስት ወሩ ከዛ ዩቲዩብ ስከፍት ነጻ follower ትሰጡኛላችሁ?
እ፣ መጨረሻ ላይ የመመረቂያ ቪዲዮዎችን ትሰራላችሁ።
እሺ፣ አንደኛ የወጣ ነው ሽልማት ያለው። ከዛ ውጭ በራሳችሁ content ነው የምትከፍቱት ዩቱብ።
እሺ፣ እሺ።
እሺ፣ እናመሰግናለን። መልካም ቀን።
አንቺ ነሽ